Hello ጤና ይስጥልን።
እ ጤና ይስጥልኝ እናቴ፣ ይስጥልን።
እንኳን አደረሰሽ።
እንኳን አደረሰን።
እ እንትን የት አገኛለሁ እናቴ?
ምን እ ቆጮ ከሱፐር ማርኬት የት ሱፐር ማርኬት ታገኛለሁ?
ሸዋም ታገኛለህ፣
የት ሸዋም ታገኛለህ።
ኩዊንስ ምናምን ይኖራል እንዴ እናቴ?
እሺ ቆይ ስልካቸው ካለ ልስጥ
እሺ እናቴ።
ጠብቁ።
እኔ እሰጥሃለሁ ከፈለክ። የት አለ? እኔ
እሺ ኩዊንስ ሱፐር ማርኬት ስልክ ቁጥር ያዝ
እሺ ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት አርባ ስድስት አርባ ስድስት አስር አስራ ሁለት
እሺ thank you እናቴ።
እኛም እናመሰግናለን። ግን ቆይ ሞባይል ልስጥ
እሺ ዜሮ ዘጠኝ ሰላሳ
እሺ ዜሮ ሰባት
እሺ ሰባ አንድ ዜሮ ሁለት
እሺ ቴንኪዩ እሺ እናቴ።
እሺ እኛም እናመሰግናለን።
አሜን።